Hello ሰላም ጤና ይስጥልን ዳዊት ና ከዊፕላስ ድርጅት ነበር የምደውለው የት?
ዊፕላስ የእኛም መተግበሪያ አውርደው ነበር አዎ አዎ አዎ።
ለአሽከርካሪነት ነው ወይስ ለተጠቃሚነት አይ ለተጠቃሚነት ነው።
እሺ አሁን እርስዎ ያወረዱት የአሽከርካሪዎች መመዝገቢያን ዊፕላስ Solution Provider ን ነው እና እም፣ ተጠቃሚ ከሆኑ ዊፕላስ Solution User የሚለውን አውርደው Okay።
የምንሰጣቸውን የተለያዩ አገልግሎቶች ከሶስት መቶ ሀምሳ በላይ game ኦች እና አሁን ላይ አሸናፊ የሚያደርገውንም እ፣ ሽልማታችንን ለማግኘት ያ referral code ህን እዛ ላይ ማግኘት ትችላለህ። ዊፕላስ Solution User User Play Store ላይ አለ አይደል?
አለ ከ Play Store ም ከ App Store ም ማግኘት ትችላለህ።
እሺ እሺ።
እሺ አመሰግናለሁ። መልካም ቀን።
Thank you አመሰግናለሁ።